መታለች እየደወልኩላት ነው
hello hello ዶክተር ወይ እንዴት ነህ ሰላም ነው?
አለን አለን ዛሬ ብቅ አለን።
ትላለህ
ካርድ አወጣችሁ እንዴ?
አ- አሁን ያወጡ ሰዎች ነበሩ ወጥቷል?
አ
okay አሁን አሉ እዛው?
አዎ እዚህ ናቸው
እሺ ቆይ ቶሎ እመጣለሁ።
እሺ ምን ለበኋላ አይመችም እንዴ አይ አሁን እመጣለሁ። በቃ አሉ አይደለ?
አሉ በቃ አዎ አሁን ይፈርምበት እሺ ዶክተር ይፈርምበት እሺ ዶክተር ይጠብቀዋል እሺ
መጣሁ